دراسة الإنجليزية برا من رجاء ممكن؟
ماشي انت انا ትናንት መጥቼ ነበርና
እሺ
ፓስፖርት ስካን አድርገህ ብሎኝ ነበር ይመስለኛል አይደል? ፓስፖርት ስካን ነው የሚደረገው?
አዎ እስካን አድርገው ልከው ነበር።
አላኩትም። እኔ ጋር ያለውን ስካን ተደርጎ የሚላከው እናንተ ጋር አዎ፣ ቴሌግራም ላይ ላኩልህ። ልከውልህ።
ቴሌግራም ላይ ስካን አድርገህ ነው እ?
ቴሌግራም ላይ ልከውልዎታል።
አዎ ክፍያውን ፈጽሜ ነበር ትናንት ጌት ምናምን ቆርጬ ነበር።
okay። ስለዚህ ፓስፖርቱን scan አድርገው ይላኩልህና ቴሌግራም ላይ scan አድርገህ ላክልኝ።
አዎ፣ ከዛ ይላ ይሰራሉታል።
እሺ ሌላ ፎቶ size ኡ ምን አይነት ነው?
ፎቶ normal፣ ጀርባው background ኡ ነጭ የሆነ ፎቶ።
background ኡ ነጭ ሆኖ normal size አዎ፣ ጉርድ ፎቶ normal። እናመሰግናለን ስለደወሉ።